hello ነበረ አሁን ደውዬ ነበረ ቴሌ ከቴሌ ብር ታሳልፋለህ አልኩት ማለት ነው። ወደ betting ነው አለኝ። ቴሌ ብር
እኮ እኔ እኮ እነግርሃለሁ ሁሉ ስፖርት ነው ሁሉ ስፖርት ነው ያሉኝ ነው አይደል?
አዎ፣ ሁሉ ስፖርት ስንት ስንት ነው የነሱ መደወላ መጣሁት እኮ እሺ፣ የሁሉ ስፖርት ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ እ
ሰላሳ ዜሮ ስድስት አያሳይ hello ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አስራ ስድስት አዎ